ሄሎ፣ አቤት መልሼ ደወልኩኝ። ሄሎ፣ እሺ ምን ነበር?
የሹፌሩ ስልክ ፈልተምረት order ነበረኝ።
እሺ የሹፌሩ ስልክ እየሰራ አይደለም። ስለዚህ አይሰራም?
በቃ አሁን አዎ፣ ስለዚህ በቃ ወይ ለሰኞ ይሁንልኝ። አሁን የስራ ሰዓት ነው አስራ አንድ ሰዓት ስለምንወጣ እሺ ምን ነበር order ኡ?
እ፣ እንትን ነበረ ቴምር ቴምር።
አ እሺ እሺ፣ ይቅርታ በጣም ሰኞ እንልክልዎታለን።
አ ቁጥር እሺ።
ል- ስልክ ቁጥር በዚህ ልንገር ነው አይደል? አዳነሽ ንጋቱ።
አ አ እሺ አጠቃላይ እ፣ አራት አይደለ?
አራት፣ አራት አዎ።
ኪሎ- አራት ኪሎ ግራም። እሺ በቃ ሰኞ እንልክልዎታለን።
እሺ እሺ እሺ፣ መልካም ምሽት።
እሺ